ሄሎ
ሄሎ
ዋሽንግተን የሕክምና ማዕከል ምን ልርዳዎት?
አ፣ ጤና ይስጥልን ከዘውዲቱ ሆስፒታል ነው።
እሺ ምን ልርዳችሁ?
አንድ ማሽን ላይ ያለ patient ስም ማስነሳት ፈልገን ነው CT scan እሺ እና ይቻላል።
ማሽን ያለው አምቡላንስ ፈልገን ማለት ነው።
እሺ አንድ ደቂቃ ወደ ልቀበል።
አ፣ መድረስ ይችላል?
እ?
ቶሎ መድረስ ይችላል ወይስ ወረፋ አለው?
የለውም።
okay እሺ፣ ከዘውዲቱ ሆስፒታል ነው እሲሁ ነው ያለው።
ትክክል ልቀበል።
ወ- ወንድማገኝ አሳለው ይባላል።
ስልክ ቁጥር ንገሪኝ። ዜሮ ዘጠኝ
ስልክ ቁጥር ነገር ይሄን ራሱ ስልክ ቁጥር ማለት ይችላል?
ዜሮ ዘጠኝ ሀያ አምስት ወይ ነው አ 25 ስልሳ ሰባት ስልሳ አራት መጨረሻው ስልሳ አምስት 65 መልካም ይደውልላችኋለሁ።
እሺ። እናመሰግናለን።